Hello?
Hello? Hello? አዎ ከየት ብልጥ በያምሰከም ጀልታ ነክማ እንዴት ነሽ?
ደህና ነሽ?
አለን ይኸው እንዴት ነሽ?
ከጠዋቱ ሄሎ ሄሎ እንላለን። ምንም የለም። ጆሮአችን ታመመ።
እሺ ከሳምንት በኋላ ደግሞ እኔም እንደዛ እያልኩ ዛታ ነው ነው።
የምትገለችው።
እ
ምንም አይሰራም እባክሽ፣
እኔም እንደዛ እያልኩኝ ነው።
አይሰራም። በቃ ምን እንደምናደርግ አላውቅም።
አታ በቃ ማጎች እንደኛ ጋር ገጀረ ፋነሳ ሰፍኔራ
እ
ወይ ካልሆነ እንግዲህ ቢሮ ይወስንና የሆነ ነገር ላይ ይደርሳል።
ማንም ወያ በእናትሽ
ኧረ በእናትሽ ጊዜ ያስጠላል በጣም በጣም
በቃ ማንኛውም
አታው ለማንኛውም እሺ እሺ ወደ አስራ ምናምን ተደውሏል። አስራ ምንድን ነው ወደ አምሳ
በቃ ያዙ ያዙና ጎዳኔል ጋር ግቡ።
አዎ እሺ እውነት ሄዱ። እሺ እ
ሂዱ። የሪፖርቱን ይዛችሁ የት ነው የምንሄደው?
ጎዳኔል ጋር ነው አለች እኮ ጠዋት ትዝታ።
ጋር የምንሄደው ትዝታን እኮ ከዘት ትጥቀና
ኤ ቆይ እስቲ ጥኖ ተከላላ እኔ መዲስኔ እኮ አይ ሲማ አለስ ሪዝኒ ገተን እንተላጀዱ ከተን ምራቆን ቆቦ ነጋፈት መጋኑ ነው ከቤት ጥላ በሬስ ነው ከንዱ ማን ሰብራ ማልጎና
ከና
መችሽ በቃ ተጨብዱ እሺ እሺ ኦኬ እሺ እሺ ባንቺ